hello hello
ወይ እሺ፣ ሰላም ጤና ይስጥልኝ። ከቤት ቤት ነበር የምደውለው።
ዘይድ ከቤት ቤት ነበር እየደወልኩልህ ያለሁት አባቴ። አሁን ደውለህ ወይ፣ ተቋርጦ ወይ።
ነበረ ስልክ። አዎ።
አዎ ተቋርጦ ነበር።
እሺ፣ አንዴ ንገረኝ ቁጥርህን፣ ስልክ ቁጥርህን ID ነው።
ንገረኝ።
ሀያ አንድ አርባ ስምንት
የደወልክበት አስራ አምስት okay፣
አይ ቁጥርህ?
የምትጨርሱበት በዚህ ነው። አዎ ሀያ አንድ አርባ ስምንት አስራ አምስት ሰላሳ አንድ አስራ አምስት ሰላሳ አንድ ID ዋን አግኝተሃታል? አይ የረጅሙን የሀያ ዲጂቱ ቁጥር ረጅሙ አምቸዋለሁ።
በቃ እሺ። እሺ የመጀመሪያውንና የእሱን የመጨረሻውን ፊደል ትነግረኛለህ።
okay አስራ አንድ መጀመሪያው ሰማንያ አንድ መጨረሻው ይኸውልህ፣
እሺ አርባ ብር እሺ ገብቶልሃል ቦነስ።
እሺ፣ አመሰግናለሁ። አመሰግናለሁ።
እኛም እናመሰግናለን። መልካም ጊዜ።
እሺ